ጤና ይስጥልኝ ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
ትኬት ለመለቀቅ ፈልጌ ነበር እና ከቻልሽ ኮዱን ልንገርሽ ብዬ ነው።
እሺ ንገሪኝ።
ዘጠና ስምንት እሺ
ሀያ ሰባት እሺ ሰባ አራት አምስት ሰባ አራት አምስት አዎ እሺ lost ነው እ?
lost ነው። ሶስት ጨዋታ ወድቋል።
እሺ አሁንም ሌላ ለይልኝ እሺ
ዘጠና ስምንት እሺ ሰማንያ ስድስት ሰማንያ ስድስት ዘጠና ዘጠኝ ሰባት
ይሄም lost ነው። እሺ
እሺ፣ ሰባት ሌላው ጨዋታ ነው የወደቀው። እሺ ንገሪኝ።
አስር እሺ
አስር እሺ
አምስት አስራ አምስት
አዎ እ አንድ ቁጥር ይቀራል።
ሰላሳ አምስት አስራ አምስት
አስር አስር ሰላሳ አምስት ነው።
አስራ አምስት
ይሄም lost ነው። አራት ጨዋታ ወድቋል።
እሺ፣ በቃ ምናምን ሌላ አለ?
አዎ፣ አንድ ደግሞ አለ። አዎ እሺ ንገሪኝ።
ዘጠና ስምንት እሺ ሰማንያ ስድስት እሺ ሀምሳ ሀምሳ አምስት
እሺ ይሄም lost ነው። ሰባት ጨዋታ ወድቋል።
እሺ፣ በቃ አመሰግናለሁ።
እሺ እሺ እኛም እናመሰግናለን። መልካም ቀን